কোন টেবিলে አማረ
ወይ
እያደረስከው ነው እንዴ?
ላርግ ሰውዬው ከፈለ ላድርስለት እንጂ በቃ ጥሩ እሺ። ስጨርስ አሳውቅ እሺ።
አሁንም ጨርሻለሁ። ከከፍሏል ምን አልቀበልም። አስተካክል ይታዩ
እሺ እሺ። በምንድን ነው የከፈለው?
በቴሌ ብር ለእኔ ነው የላከው።
እሺ እሺ።